ሄሎ ሄሎ ሀብታሙ
አቤት አቤት እንዴት አመሸህ?
እ እግዚአብሔር ይመስገን ሰላም ነው እሺ፣ እግዚአብሔር ይመስገን። ከቤት ቤት ነው የምደውልልህ አውቀሃል አይደለ?
አዎ አውቄያለሁ አሁን እ, እያወራን ነበረ አዎ ቴሌግራም ላይ እያወራን ነበረ። እሺ አ አሁን የላክልኝ ዲስክ የለም እ ይሄ የቤቲን ያስገባውበት ማለት ነው የቤቲ cash አ ናት አ እሱ እ, እንትን ነው አንድ display ብቻ ነው ያለው። ኬብሉን check አድርገው እስኪ። ሁለተኛው display okay እያሳየኝ okay አይደለም። አንተ okay ሰካም ኬብሉ ኬብሉ okay ኬብሉ አይደለም እኮ አሁን ምን መሰለህ እም፣ እኔ እንትኑን ዲሹን እ, ዲሽ ከላይ ከላይ ነው ያሰቀልኩት በዲሽ ያለው system ነው እሺ
okay system ኡን በ dish ስ- በዲሽ ሆኖ እም፣ እዚህ ጋር ደግሞ cashier ካለ አሁን like እንደ ካይረን ማለት ነው። ካይረን አሁን በዲሽ አይደለም የሚሰራው አዎ
ይሄኛውም አሁን ጂአር ሲስተም በ- በዲሽ ነው ዲሽ ዲሽ ዲሽ ላይ ነው ያለው።
አዎ ስለዚህ አሁን ዲሹ ላይ ያለውና እዚህ ጋር ደግሞ ከእናንተ የተላከውን ካሸር ኦዱን ተማ- ኦዱን ማች አይደለም። ለዛ ነው አሁን ባለፈው እንዲህ አስኜ እዛ ነው የተስተካከለው። እንደዚህ ልክ አይደለም ምናምን ሲል ከየት ነው ምናምን ሲል ከወላይታ ነው ምናምን ሲል ቆይ ብሎና አሁን አስተካከሉ።
ሶ የሁለቱም ነው ወይስ ቤቲ በቤቲ የገባ ነውን ነው ያልመጣልክ?
እ?
በቤቲ በቤቴ የገባ ነው በቤቴ ያልመጣልክ?
አዎ አዎ፣ በቤቴ የመጣውም ቲቪው ላይ በዲሽ ላይ ያለው ሲስተም እና እህ፣ እንደገና እዚህ- እዚህ ላይ ያለው ሲስተም እንትኖቹ አን- አንድ አይደለም። ታ- እኩል ታውቂያለሽ?
አይደለም ወዱ እያሳየህ ያለው?
አዎ አዎ አዎ፣ ወዱ ልክ አይደለም።
እሺ ቆይ አንዴ።
ቲቪውን ቀርጬ ላክ- ልላክልሽ።
እሺ እሺ ላክልኝ እስኪ አንዴ ቲቪውን ቀርጬ የልዩነቱን የሁለቱንም ላክልኝማ።
እሺ፣ ቆይ እሱን ለ- ለ- ልቅረጽና ልላክልሽ።
እሺ እሺ
እሺ